ልበሽ ካባሽን አንቺ ባለጋሜ ልበሽ ካባሽን ያምርብሻልና እንቻን ባርሽን አንቺ ባለጋሜ ልበሽ ካባሽን አንቺ ባለጋሜ ልበሽ ካባሽን ያምርብሻልና እንቻን ባርሽን ልበሽ ካባሽን በማር ከንፈርሽ ልበሽ ካባሽን አጫውቺኝ አገር ልጅ ልበሽ ካባሽን ካባ ደርበሽ ልበሽ ካባሽን አካል አቋምሽን ልበሽ ካባሽን ሆዴ ይሰስታል ልበሽ ካባሽን ልቤ ወደደውን ልበሽ ካባሽን አይን ይመለከታል ልበሽ ካባሽን አንቺ ባለጋሜ ልበሽ ካባሽን አንቺ ባለጋሜ ልበሽ ካባሽን ያምርብሻልና እንቻን ባርሽን አንቺ ባለጋሜ ልበሽ ካባሽን አንቺ ባለጋሜ ልበሽ ካባሽን ያምርብሻልና እንቻን ባርሽን ልበሽ ካባሽን በማር ከንፈርሽ ልበሽ ካባሽን አጫውቺኝ አገር ልጅ ልበሽ ካባሽን ለፍቅር ብለሽ ልበሽ ካባሽን አየኸኝ አትበይ ልበሽ ካባሽን እኔስ ጥሎብኝ ነው ልበሽ ካባሽን ፍቅር ሰው ሲገድል ልበሽ ካባሽን እያሳሳቀ ነው ልበሽ ካባሽን አንቺ ባለጋሜ ልበሽ ካባሽን አንቺ ባለጋሜ ልበሽ ካባሽን ያምርብሻልና እንቻን ባርሽን አንቺ ባለጋሜ ልበሽ ካባሽን አንቺ ባለጋሜ ልበሽ ካባሽን ያምርብሻልና እንቻን ባርሽን ልበሽ ካባሽን አንቺ ባለጋሜ ልበሽ ካባሽን ያምርብሻልና እንቻን ባርሽን አንቺ ባለጋሜ ልበሽ ካባሽን አንቺ ባለጋሜ ልበሽ ካባሽን ያምርብሻልና እንቻን ባርሽን ልበሽ ልበሽ ካባሽን አጫውቺኝ አገር ልጅ ልበሽ ካባሽን ካባ ደርበሽ ልበሽ ካባሽን አየኸኝ አትበይ ልበሽ ካባሽን እኔስ ጥሎብኝ ነው ልበሽ ካባሽን ፍቅር ሰው ሲገድል ልበሽ ካባሽን እያሳሳቀ ነው ልበሽ ካባሽን አንቺ ባለጋሜ ልበሽ ካባሽን አንቺ ባለጋሜ ልበሽ ካባሽን ያምርብሻልና እንቻን ባርሽን አንቺ ባለጋሜ ልበሽ ካባሽን አንቺ ባለጋሜ ልበሽ ካባሽን ያምርብሻልና እንቻን ባርሽን